ሄሎ
ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
በጸጋ ገዳሙ ነሽ?
አሁን ከ WePlus Solution ነበር የደወልኩልሽ።
እሺ በ TikTok እና በ YouTube host ነት እኝ- እኛ company ላይ ባወጣነው CV ላይ ልከሽ ነበር አይደል? vacancy አዎ አዎ ልኬ ነበር።
እ፣ ስለዚህ ሐሙስ አራት ሰዓት ላይ የምትሻል ለመምጣት interview ነበረ።
ጉርድ ሾላ አካባቢ ነው።
አዎ
ሐሙስ አራት ሰዓት እሺ ሐሙስ አራት ሰዓት ላይ ነው እ፣ ይዘሽ መምጣት ያለብሽን ነገሮች እና አድራሻውን እ፣ ትክክለኛ አድራሻውን እ፣ በ text እልክልሻለሁ በዚህ ስልክ ቁጥር ማለት ነው።
እሺ thank you እሺ እሺ እሺ እናመሰግናለን። እሺ